ባንተ ነው መድኃኒቴ ረፍቴ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ረፍቴ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ሰላሜ ባንተ ነው መድኃኒቴ ፈውስ መድኃኒት ነው ፈውስ መድኃኒት ነው ፈውስ መድኃኒት ነው አይኔን አነሳለው ወደ ተራሮች ረዳቴ አለና ከዘላለም ክንዶች ከንቱ ምናምንን አላረግም ትምክት በቂነ በቂነ አንተ በእውነት አይኔን አነሳለው ወደ ተራሮች ረዳቴ አለና ከዘላለም ክንዶች ከንቱ ምናምንን አላረግም ትምክት በቂነ በቂነ አንተ በእውነት ረፍቴ ባንተ ነው መድኃኒቴ ረፍቴ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ረፍቴ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ሰላሜ ባንተ ነው መድኃኒቴ ወደ እኔ መትሃል ሰላም ሰላም ብለ የአብርሃምን ተስፋ ቃሉን ተሸክመ መዳን ሆኖልኛል ዕዳዬ ተከፍሎ በፍቅር በፍቅር ደስታን ተገናኘው ወደ እኔ መትሃል ሰላም ሰላም ብለ የአብርሃምን ተስፋ ቃሉን ተሸክመ መዳን ሆኖልኛል ዕዳዬ ተከፍሎ በፍቅር በፍቅር ደስታን ተገናኘ ረፍቴ ባንተ ነው መድኃኒቴ ረፍቴ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ረፍቴ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ሰላሜ ባንተ ነው መድኃኒቴ ሁሉ በቂ ሆኗል፣ የለም የጎደለ። በረከቴ ባንተ ዳግም ሙሉ ሆነ። ተገናኝተናል እኔ እናንተ ባንድ ልብ። ተረዳው ተረዳው እውነትህን ሳስብ ሁሉ በቂ ሆኗል፣ የለም የጎደለ በረከቴ ባንተ ዳግም ሙሉ ሆነ። ተገናኝተናል እኔና አንተ ባንድ ልብ ተረዳው ተረዳው እውነትህን ሳስብ ረፍቴ ባንተ ነው መድኃኒቴ ረፍቴ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ረፍቴ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ ሰላሜ ባንተ ነው መድኃኒቴ የዘላለም ተስፋ ውድ አባቴ ሰላሜ ባንተ ነው መድኃኒቴ